ሰላም ጤና ይስጥልን ቺፕቺፕ
እንትን ቺፕቺፕ አዝዤ እሺ ዛሬ መቀበል ስላልቻልኩ ለነገ ተብዬ ነበርና እሺ እንትን order ኦች ሌላ አንድ ላይ በ group ሆነን የጭ- ያዘዝነው ነበር በእኔ ስም ማለት ነው እሺ እና አንድ ላይ ሊመጣልን ይችላል ወይ ብዬ ነው አንድ ላይ ምን ነበር ለነገ የተባሉት
ነገ እንትን ቲማቲም ነበር ያዘዝኩት ትላንት። ዛሬ አጋጣሚ location ስለቀየርኩ ነው ለነገ የተባልኩት መቀበል ማን ስላልችል።
ነበረ ስምዎት?
ቲማቲም ነበረ ያዘዝኩት።
ስምዎት ማን ነበር?
ድርሹ የክሬታ ድርሹ ድርሹ
Okay፣ ድርሹ። እሺ፣ አ፣ ስለዚህ ለነገ ቲማቲም አለዎት።
ቲማቲም አለኝ ዛሬ አልተቀበልኩም። ሌሎች order ኦችም ጨምረን ነበረ ማ- አቮካዶ ምናምን ጨምር ያለው ዛሬ አንድ አራት order ጨምር ያለው እና አንድ ላይ እንዲመጣልኝ ፈልጌ ነበር።
Okay፣ በቃ አንድ ላይ እንዲመጣልዎት እናደርጋለን። location ወዴት ነበር ነው የሞሉት?
እ፣ መብራት ኃይል ገርጂ መብራት ገርጂ መብራት። አዎ።
በቃ እሺ፣ እሺ።
እሺ፣ አመሰግናለሁ። እሺ